Hello
ሰላም ነው?
ሰላም ነው እናት?
አለን እግዚአብሔር ይመስገን።
እ፣ ከትላንት ጀምሮ ከአራት ሰዓት ጀምሮ installation እየተደረገልኝ ነበረ።
እኮ Window update አልጨረሰም ነበር። ለዛ ነው ትናንትና ያቆምነው እኮ።
ሁለቴ ትላንትም update አልጨረሰም ብላችሁ እሺ እ፣ ተቋረጠ። ከዛ በኋላ ማታ ሳናግባችሁ update እያደረገ ሄዳል አላችሁ።
እሺ ጨረሰን አሁን update ስገባ- አድርጎ
ይ- አሁን ገብቼ ስከፍተው አሁን በቴሌግራም ላይ የላኩላችሁ አለ አይደለ?
እ እሱ ነው አሁን የሚያመጣው። ምንድን ነው ማ- ማድረግ የምችለው? ሁለት ቀን ሆነኝ እንደዚህ እያደረገ ምንድን ነው የመጣብክ ማለት? አሁን ይላ- ይላክልኝ እኮ AnyDesk ነው።
በቃ እሱ ነው የመጣው።
አይ ነው Window ላይ ነው እኮ check የምታደርገው። ቆይማ።
Window ው ላይ ማለት ነው።
accept በለው እስኪ
እሺ ምንም የመጣልኝ ነገር የለም።
accept በለው አሁን መጥቷል።
አይ አይ፣ እዚህ እኔ ጋር አልደረሰም።
እኔን እኮ እየጠየቀኝ ነው። እስቲ ያው እ፣ እ፣ ፊት ለፊት የሆነ ነገር ብለ ያደረገ ነገር ካለ ያው accept የሚል AnyDesk መጥቷል። ልክ ያለ አሁን
እስቲ እዚህ ጋር እኔ ጋር ምንም የለም።
ስለ አለቀ ሚኒስትር የሚለው አለ አያቸዋ ዮሴፍ ምን አልሽኝ?
Window update ኡ እ፣ ገና install የሚደረግለት አለ።
እኮ ትናንትና እኮ update አድርገው ጨርሱ። install የሚለው ላይ ሰባ ሰባ percent ላይ ቆመብኝ ስላችሁ restart አድርገው ጨርሶ ሊሆን ይችላል አላችሁኝ።
እህ ከዛ በኋላ restart አድርጌ ሳበራው ልክ አሁን ይህን ዲስክ አሁን የላኩላችሁ አለ አይደለ?
እህ እሱ መጣብኝና በቴሌግራም ላኩላችሁ። ከዛ ድጋሚ update አስደረጋችሁት ማለት ነው እናንተ።
በቃ ችግር የለውም። አሁን እኮ በእኛ ምንጭ ነው እንትን አይደለም game ኡ ስለማይሰራ ነው እንጂ Window update ካልጨረሰ update ማድረጉ አይከፋም።
እኮ update እኮ አድርጎ ጨርሷል። install እያደረገ ነው ሰባ ሰባ percent ላይ ትናንት የቆመው።
አዎ ስልኩ download error ይላል። ለምሳሌ waiting install እስኪ ሶስት percent የሚለው ማሄድ ከሆነ ያውና ትንሽ ጠብቀ ወይ እንደ ትናንትናው IT ዎችን አናግራቸውና ችግር የለም እነሱ check ያደርጉላል። እንደ ትናንትናው IT ዎችን አናግራቸው ይሄው ይሄድ ነው አሁን አራት percent ላይ ደርሷል እና እዚህ ጋር ግን ምንም አያሳየኝም።
ይሄው እኔ እያየሁት ነው። አራት ሶስት ነበር ቅድም፣ አሁን አራት ገብቷል።
እሺ፣ እየቀጠለ ስለዚህ ነው። ይሄ የመጀመሪያው ማለት ነው።
እ፣ እንደዚህ እዚህ ጋር- አርጎ ማይጨርስ ከሆነ ትንሽ ጠብቀውና
Okay፣ እዚህ ጋር አያሳየኝም ማለት ነው።
አይ ያሳያል እንጂ ምንም እየመጣልህ አይደለ?
ምንም የመጣልኝ ነገር የለም።
አይ ፊት ለፊት እኔ እያየሁት ነው። ቆይ ፎቶ ልላክልህ ማየው።
እሺ፣ አይ አሁን እ፣ ባ- ትናንትና accept የሚል መቶልኝ ነበር። accept ሳደርግ ነው update ማድረግ የጀመረው።
Okay እዚህ ጋር አሁን ግን እ፣ ከአንቺ ጋር እያወራው ምንም accept የሚል ነገር የመጣልኝ ነገር የለም።
ግን accept ተደርጓል። የሆነ ሰው አድርጎታል። አንተ ጋር አረከው።
እኔ እኔ የላኩልሽ ላይ አዎ
አይ እኔ ብቻዬን ነኝ ያለሁት፣ ማንም የለም።
የሆነ ሰው ግን አድርጎታል። ዮሴፍ እሺ፣ ለማንኛውም update እያደረገ ነው። ትንሽ ጠብቀውና ከዛ እስቲ እንደዚህ ምንም አይነት ለውጥ የማይኖረው ከሆነ እንዳልኩህ IT ዎች አሳውቃቸው፣ እነሱ check ያስደርጉላል። ምናልባት ኮምፒውተሩ መፈተሽ የሚገባው አንዳንድ ነገር ካለ እነሱ ያዩልሃል። ግን ስለዚህ አሁን አሁን already እያደረገ ነው። እኔ እዚህ ጋር የሚያሳየኝ almost ወደ ሰባ percent ደርሷል።
ስለዚህ አሁን እ፣ አድርጎ መጨረሱን እኔ እዚህ ጋር በምንድን ነው የማውቀው?
ራሱ ክሊራ ምንም update check update ስትለው ባዶ ያመጣልሃል።
ቼክ ባዶ አፕዴት ያመጣል ምን ስልክ እዚህ ጋር ታ home እዚህ task ባሩ የምጽፍበት አለ አይደለ? ዊንዶው አፕዴት ብለህ ቼክ አድርግ።
እሺ እሺ እሺ